Hello ጤና ይስጥልን ቺፕቺፕ ጤና ይስጥልኝ።
አብሮ ይስጥልኝ።
ከቅድም ደውዬ ነበር ተቋረጠ መሰለኝ እና እሺ
አቮካዶና ቲማቲም አዘን ነበረ እና በ group እሺ ቲማቲሙ መጥቷል፣ አቮካዶ አልመጣም።
በዚህ ስልክ ቁጥር ነው order ያደረጉት አ በዚህ ስልክ ቁጥር
ኮድ ደርሶታል የሁለቱ
አዎ የሁለቱም ኮድ ደርሶኛል።
assign ተደርጓል ከሰዓት ነው ይሄኛው የሚወጣው Okay እሺ። በዚህ አጋጣሚ ደግሞ እንትን refund ያልተደረገልኝ ብር አለ።
ምን ነበረ
አምስት ኪሎ አቮካዶ አዝዤ
fail አድርጎ ነው group ኡ ወይስ አይ እ፣ group ኡ ሶስት እኔ አራተኛ ነበርኩና በ system ስህተት ምክንያት ነው ተብዬ ነበረ።
እሺ አንዴ ጠብቁ አሳውቀውናል አይደለ አ አሳውቂያለሁ።